ሌላው ሌሎች ሀያ አምስት ላይ ሌላው ይሰማል ይሰማል።
ለእኔ እሺ ሮምቃይ ሀያ አምስት
ብያለሁ።
ሰላሳ ዘጠና አምስት ሙሌ ነው የሚባለው
ወንድማችን
ሙሌ ሙሌ ነው የሚባለው
እ፣ ሄለን ክንፈ ያሉኝ እ፣ ሀና ማርያም የሚገኘው
አዎ እሱ እነሱ ስርዓት አስተናግደው ነው ምስራት ፖሊዞን ፖሊዞን ድርጅት ነው ያለው እና ኦሬዲ አስር ቀኑ አስጠበቁን ማለት አሁን አምስት ቀን ነው ዛሬ እንግዲህ መስከረም ገባ። ስለዚህ ሌላ አምስት ቀን አስጠበቁ ሌላ ችግር ነው ማለት ነው። ስለዚህ የምናስተናግደው ጊዜ ራሳቸው ማስተናገድ ጀምረው ነው እንጂ ስለዚህ ይሄንን ገረን እናስተናግደናል።
ደንበኛችን ጥቂት መዝግብ ቅርታ መልክላታል ደው ያለበት በአካል ብዛት ለውጥ
መልካም አመሰግናለሁ። ይቆራረጣል ይችል ያለ ነገር እየወጣቸዋል።
መደወል ለመሄዱ መግባቱን ደግሞ እሺ እሺ እናመሰግናለን። እሺ